hello ጤና ይስጥልኝ ቅዱስ
ሀምሳ ሀያ ሁለት
ሆነ
ሀምሳ ሀያ ሁለት የሚከፈል ብር አለ እንዴ? አልነገሩኝም።
እስኪ ቆይ cash check ይከፈል።
ላድርግልህ። extra ነገር ካለው check ላድርግልህ። አንዴ ጠብቀኝ።
እሺ፣ እንትኑ መስመር ላይ ላይ comment ጠብቅ።
ላይ ምንም የለም። እሺ፣ ለማንኛውም እሺ እሺ፣ አንዴ check ላድርግልህ።
እሺ፣
እንዴት ነው የሚወጣው? አሳይኝ እስኪ፣ አሳይኝ። እም፣ እዚህ ጋር አሳይኝ። እኔ እየወጣሁ ነው። ኬ የሚል ይመጣል። ኦኬ፣ ይሄን ነክቼ ይሄን ነው እነካለሁ። እዛ ይሄን እንዳትዪው እንዳትዪው ሰመረ ነህ? አዎ።
አዎ፣
እም፣ አንዴ ቆይ እስኪ ጠብቀኝ። hello ሰመረ፣ ወይ hello ምግብ ቤት ነው። extra ነገር እ፣ በ cash ከፍለህ ማውጣት ያለብህ ነገር አለ ያሉህ ምግብ ቤት ነው።
አዎ፣ customer ኡ ሌላ ነገር ጨምሩ ብሎ አለ ምናምን ከቢሮ ከና ከዛው ከቢሮ እኮ ተነግሯቸው ነው ተነግሮን ነው ይሄ ነገር ጨምሩ።
ተደውሎ ተነግሮን ነው አሉ።
አዎ፣ extra chips ነው አማ chips extra
extra cheese ገል ነው።
ቺፕስ ሀምሳ ነው ሀያ ሁለት
አዎ፣ ኤክስትራ ቺፕስ ኤክስትራ ቺፕስ ሀምሳ ሀያ ሁለት ምን ያህል ብር ነው አለህ? እጅህ ላይ ይዘሃል። ካሽ ከፍለህ ማውጣት አንደኛ አይ ትችላለህ። ሰመረ ከስተመሩ እንትን ከባለ እሱማ ከፍላለሁ። አይ እንዴት አልተነገረኝም እኮ ነው ከስተመሩ አንዴ ከነገራችሁ ቆይ እሺ ለምን ለምን ሰመረ አልተነገረ ጠብቀኝ፣ ቼክ እያደረኩልህ ነው። አንዴ
እ